ስዕል 13 ዮሴፍና ማርያም ቤትልሔም ወደሚባለው ከተማ መጓዝ ነበረባቸው። እዚያም ሲደርሱ ከተማው በሕዝብ ብዛት ተጨናንቆ ስለነበር ማደሪያ ስፍራ አልተገኘላቸውም። በከብቶች ማደሪያ ስፍራ ያድራሉ። ማርያምም ኢየሱስን እዚያ እንዳለች ተወልደዋለች። በዚያች ሌሊት በአካባቢው የሚገኘው ሜዳ በጎቻቸውን ሲጠብቁ ለነበሩት እረኞች መልአክ ተገለጠላቸው። ኢየሱስ ክርስቶስ በቤትልሔም መወለዱን ነገራቸው። ከዚያም ብዙ መላእክት እየዘመሩና እግዚአብሔርን እያመሰገኑ በሰማይ ላይ ታዩ። እረኞችም አዳኙን ሊያዩት ሄዱ።